ተቀበል ይህ ጉዳይ ልታበላል አመሰግናለሁ ብለህ ተቀበል።
ሄሎ አመሰግናለሁ ብለህ ተቀበል። ሀሎ ጤና ይስጥልኝ። ኤልሳ እባላለሁ። ጉዳይ ነው የደወሉት። ምን መርጃ?
አብሮ ይስጥልን። ኤሌክትሪክ ፈልጌ ነበር የሚሰራ።
ኤሌክትሪክ
አዎ።
ኤሌክትሪክ ምን ምንድን ነው የተበላሸበት ብልሽት?
አይ እኔ ባለሙያ ነኝ።
ኦኬ ባለሙያ ናት።
አዎ።
እሺ ስሞትም አልበል።
ብርሃን ደጀን ተስፋዬ
እሺ እድሜው ስንት ነው?
ኧረ እድሜን ሳላውቀውም ሰላሳ ወይ ሰላሳ ሁለት ምናምን አካባቢ
እሺ የት አካባቢ ነው የሚኖሩት?
ሀና ጋርመንት የሳሪስ ሆቴል።
ዋና
አዎ።
እሺ ሀና ጋርመንት electrician ብቻ ኖት? ሌላ የሚሰሩት ስራ አለ?
ሌላ ምን አላችሁ እንትን አይ የሚል እርስዎ መስራት የሚችሉት ካለ ከዚህ በተጨማሪ እንዲይዝልዎት ብዬ ነው።
ጉዳይ ማስፈጸም ምን አለ ጉዳይ ማስፈጸም ጉዳይ ማስፈጸም። እሺ እ፣ ትራንዚተር
ምንድን ነው
የላችሁም ይሄኛው ምንድን ነው transitor?
transitor ማለት አስመጭና ላኪ ከፈለጉ እሱ ማለት ነው።
okay እሺ ስለ ጉዳይ መረጃ ከየት ነው የሰሙት?
አይ ፊት መጥቼ ነበር እናንተ ጋር። አዎ በ- ተመዝግበዋል እኛ ጋር መጥተው?
አዎ መጥቼ ነበር። እ፣ ጎተራ ጋር አይደለ?
አዎ ጎተራ ፔፕሲ።
አዎ፣ እሱ ጋር ነበርኩኝ። እ፣ ለስራ እንትን ብዬ ቆይቼ ነበር። ወጣ ብዬ ለዛ ነው።
እህ፣ እሺ ስልክዎትን ይስጡኝ። እስኪ ስልክ ቁጥሮት ዜሮ ዘጠኝ ሀያ ሀያ
አዎ ሰላሳ አራት ሰላሳ አራት ሀምሳ አንድ ሀምሳ አንድ ዘጠና አምስት ዘጠና አምስት አዎ እሑድና ቅዳሜ ቢሆን ደስ ይለኛል።
ብርሃን እንደዚህ የሚሰሩት እሁድ ቅዳሜ ብቻ ነው።
አዎ የቤት እቃዎችን ጥገና መስራት ይችላሉ እንዴ? ፍሪጅ፣
ፍሪጅ አልችልም። ስቶቭ፣ ምጣድ ስቶቭ፣ ምጣዶች።
አዎ
እሺ ስለዚህ ሙሉ መረጃውን ወስጃለሁ። ነገር ግን አንድ ቀን ቢሮአችን መጥተው orientation መውሰድ ስላለበት ለ orientation ቀጠሮ ለማስያዝ እንደውለውታለን።
እሺ እሺ በተጨማሪም የተለያዩ ስራዎችን በቴሌ- በቴሌግራም channel ኣችን post ስለምናደርግ link እህ።
ልክለውትና ይቀላቀላሉ ቻናላችንን።
እሺ ላኩልኝ።
እሺ እሺ መልካም ቀን።
አዎ ቻው።